ቤት ነው ቃል ኪዳን ነው የምትለብሰው።
ሲስተር ቤስት ቤት በልትኛለች ሰባ ብር የት እንደገባ አላት። አልተጫወትኩም።
እሺ፣ በዚህ ስልክ ቁጥር ነው።
በዚህ ስልክ ቁጥር ነው ራሱ።
እሺ፣ መቼ ነው አሁን ነው የቀነሰቡት?
አይ የቀነሰብኝ ማታ ላይ ነበር።
ትናንት ማታ ትናንት ስንት ሰዓት ማታ ላይ?
ወደ ልበልሽ ወደ አራት ሰዓት አካባቢ ሶስት ሰዓት ተኩል አራት ሰዓት አምስት ሰዓት
እሺ፣ ስንት ብር ነበረው? ከዛ ስንት ሰባ ብር ብር ቀሩት?
ሰባ ብር በነበር ሰባ ብር
ሰባ ብር ነበረው።
አዎ
ከዛ ዜሮ ነው የወጣው።
እ
ሰባ ብር ነበረው መጀመሪያ ነው ወይስ ሰባ ብር ነበረው?
ሰባ ብር አስገብቼው ነበር ወደዚህ ወደ ማን ነበረ game ኡ አላስገባም success ብሏል ደግሞ ብሩ።
እሺ፣ deposit deposit አለ?
እድ- አዎ ድብ ሰጣ
እሺ፣ ከየት ነው ያደረጉት? CBE ብር ነው ቴሌ ብር ነው?
ቴሌ
እሺ፣ deposit message ኡ አለዎታ
deposit ቴሌብሩ አዎ message
አዎ የቴሌ ቴሌብሩ ብሩ።
አለኝ አለኝ ቢል እኮ እሺ፣ እሱን አለ።
ቴሌግራም ላይ ላኩልኝ ለኛ
እ ቆይ ከ message ኡ ከቴሌብር ስልክ ቁጥሮት ጋር አድርገው እና ከ Best Bet ስልክ ቁጥሮት ጋር አድርገው አንድ ላይ ላኩልን።
ቆይ አ- በዜሮ ስልክ በ message በሚል ነው ይላል በሚል
ቴሌግራም ላይ ስልክ ቁጥር ልንገሩት።
በዛ መስመር አላውቅም እንዴ ሰባም የ- የላኩለት እንዴት ብዬ ነው የምለካው sister አይደለም deposit ያደርጉበት message
አዎ እሱም message ነው የሚልኩልን እኛ የቴሌብር የላክሉትን message በየትኛው ቁጥር ነው የምለክልሽ እስኪ እኮ ልንገሩት ዜሮ ዘጠኝ ዜሮ ሶስት
ቆይ ምን አልሽው እሺ።
ቆይ ጠብቂኝ ትንሽ እሺ
እ አ- ቆይ ትንሽ አንድ ደቂቃ እ ስንት አልሽኝ ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት
አርባ አራት
አርባ አራት ሰላሳ ሰባት
ሰላሳ ሰባት አርባ ሰባት
አርባ ሰባት ሰባት አሁን በሱ አ- ላኩልን አንድ ላይ ከቴሌብር ስልክ ቁጥሮት ጋር አድርገው
እ ከነ ቁጥሩ አዎ
እሺ እሺ መልካም ምሽት እሺ